ይስጥልኝ አብሮ ይስጥልኝ።
አቶ በረከት አቤት
ከአሪፍ ነበር የምደውልልዎት። የደወልኩሎት ጥሪ ማዕከላችን ላይ ያሉትን አስተያየት ለመቀበል ነበር። ትንሽ ጊዜ ይኖረታል?
እሺ እሺ እሺ እሺ፣ የተወሰኑ ጥያቄዎችን ልጠይቅዎት።
እሺ ከዚህ በፊት ሲደውሉ ያናገሩት ባለሙያ ብቃትና የመግባባት ችሎታ እንዴት ይመዝኑታል?
በጣም አሪፍ ነው ለእኔ።
እሺ ደንበኛችን ከዚህ በፊት ሲደውሉ በፍጥነት ነበር ስልክ የተነሳሉት?
አዎ አዎ በጣም አሪፍ ነው።
እሺ ችግር አስመዝግበው በፍጥነት ነበር የተፈታሉት? ችግርኛ ጋር አስመዝግበው በፍጥነት ነበር በፍትህ ያገኙት?
አዎ ተፈቶልኛል። አዎ
እሺ አሪፍ ነው።
በጥሪ ማዕከላችን ባገኙት አገልግሎት ከአምስት እ ልኬት ምን ያህል ደስተኛ እንደነበሩ ይነግሩኛል?
ሀያ አምስት ከአምስት ከአምስት አምስት አዎ ከአምስት ምን ይመስላል?
እኔ full rate ነው ለእኔ full rate ነው።
እሺ አምስት ማለት ነው።
አዎ እሺ በአገልግሎታችን ላይ ብንጨምር ወይም ደግሞ ብናሻሽል ምን ይመክሩናል?
እኔ ምንም ነገር ስላልገጠመኝ ያው አሪፍ ነው። ከዚህ እንዳይቀንስ ነው ብቻ የምፈልገው።
እሺ እናመሰግናለን ስለሰጡን አስተያየት።
እሺ፣ መልካም እኔም ቀን ይሁንልዎት።
አመሰግናለሁ። እሺ ለእናንተ